ሄሎ ጤና ይስጥልኝ።
አብረስትልን ከድር አጋር ነበር የምደውለው። ከድር አጋር ነበር የምደውለው። ድርገበ ከድሮ አዳር
አባይ ቲቪ እሺ።
ትናንት ደውዬልህ ነበር።
አዎ ደውለሽልኝ ነበረ እና አጋር ለመሆን ተመዝግባ፣ እኔ ደግሞ የተመዘገብኩበትን ቀን አላስታውስም። እናት
እሺ። እና
እ?
ትተኸዋል?
እናት ደግሞ አባይ ባንክም ራሱ የለኝም።
በቃ እሺ።
እሺ